ስሜት
ሄሎ ሄሎ፣
ሄሎ፣ ሰላም ነው
ሰላም ነው።
አለሁልህ። ትናንትም ደውዬ ነበርኩ። ሶስት መቶ ብር withdraw አድርጌ የት እንደገባች እንጃ በዚህ ቁጥር
እ፣
እና ትናንትም ደውዬ ይገባልሃል ተብሎኝ ይገባል እስካሁን።
እሺ የቤስት ቤት ቁጥር አሁን የደወልክበት ነው?
አዎ ሰላሳ ሶስት ሰላሳ ሶስት ስልሳ ስድስት ሀምሳ
እሺ እሺ፣ አንዴ ጠብቀኝ።
እሺ
መቼ ነበር ቢስዶ ያረካው?
አ፣ ትናንት ማታ
ወደ ቴሌብር account ክ ነው? hello፣
አ፣ ወደ ቴሌብር account ነው አዎ ገብቶልሃል እኮ።
ነው አዎ ገብቶልሃል፣ check አድርገው። እሺ